ሰላም ጤና ይስጥልን።
ሰላም ናቸው።
Dolphin Translation Service ኦች ናቸው።
ልክ ነው።
እሺ ሀሩን ይባላለሁኝ። የምደውለው ከ WePlus Technology Solution ነበረ።
እሺ እኛ መተግበሪያ ወይም application ነው develop ያደረግነው እና እሱ ላይ ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
ጥሩ ጥሩ።
So ከእናንተ የሚጠበቀው application ኣችንን ከ App Store ወይም ከ Play Store ላይ download በማድረግ register ማድረግ ብቻ ነው።
ምንድን ነው የሚባለው?
እ WePlus WePlus Solution ይባላል okay እና እም፣ link ኡን መላክ እችላለሁ።
እሺ ይላል።
በ- በ normal text ላከው ወይስ ቴሌግራም ላይ እ?
ቴሌግራም ላይም በዚህ በ normal ም ቢልኩልኝ ከየትኛውም እሺ እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
bye bye።